አቤት ምን መጣህ?
ከ betting እንትን እየተጠቀምኩ ያለ
እሺ
ከዛን ወደ ቴሌ ብር ብር ልኬ ነበር። ብሩ ወደ ቴሌ ብርም አልደረሰም፣ አየር ላይ ቀረ።
ከምን ነበር? ከምን ድርጅት
እ
ከምን ላይ ነበረ ውስጥ ያደረጉት?
በቴሌ ብር ወደ ቴሌ ብር ነው የላኩት።
ከምን ከምን ላይ ነው ወደ ቴሌ ብር?
ሁሉ ስፖርት ላይ እሺ ስልክ ቁጥር ይንገሩኝ። ዜሮ ዘጠኝ የቴሌ ብር
የቴሌ ብሩን ሰማንያ ሶስት ሰማንያ አራት ሰማንያ ሶስት ሰማንያ አራት
ሰባ ሁለት አርባ አምስት ሰባ ሁለት አርባ አምስት እሺ approve ያስደረጉ እሺ ከሁሉ ስፖርት እኛ ጋር አልመጣም።
ምን አሉ?
approve ያስደረጉ ከሁሉ ስፖርት እኛ ጋር አልመጣም።
okay እንዴት ላድርግ? እዛ እኮ እንትን የለም እኮ ከዛም እንትን ብሏል።
ሁሉ ጋር ደውሎ approve ያስደረጓቸው በቻፓ
እሺ ስ- ወደዛ ለመደወል ስንት ስንት ነው የምደውለው?
ዜሮ ዘጠኝ ሰባ ስምንት
እሺ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት
እሺ መልካም